ሄሎ ሄሎ አቤት።
እንዴት ነሽ? ሰላም ነው?
እግዚአብሔር ይመስገን።
አዳን ብሌን ነሽ አይደለ?
አዎ።
ከቤተሰቤ ነው የምደውልልሽ።
እሺ።
እ፣ የትላንትና የተቆረጠ ምናምን እንትን ነበረ መሰለኝ አይደል? ሂሳቡ ልክ አልመጣም ብለሽን ነበር መሰለኝ።
አዎ፣ አዎ።
ዛሬ ገብተሻል እንዴ?
አልገባሁም። ስልሳ ነው የምገባው። የሄድኩ ነው ወደ ስራ።
ነው አዎ።
በቃ ስትገቢ ትደውይልኛለሽ። በደንብ check እናድርገው አብረን።
እሺ።
እሺ፣ እሺ።